Hello? ሄሎ ሄሎ ጤና ይስጥልኝ። ወደ ፊሊንስተሆነ ስደውለው ነበር ባኮትም ልዶ ወደ ፊሊንስተሆነ ስደውለው ነበር። ትንሽ ድምፁ ትራቅ ብሏል። ከፍ ያደርጉልኛል? ትንሽ ድምፁ ትራቅ ብሏል። ምን መረጃ ፈልገው ነው የምንረዳዎት? ወደ ፊሊንስተሆነ ውስጥ ነው የደወሉልኝ። ምን አሉኝ? ትንሽ ሱፍ ምንም አይሰማም። ከይቅርታ ጋር ድምፆ ትንሽ አይሰማም፣ ራቅ ብለዋል። ትንሽ ድምፆ ራቅ ስላለ ነው የሚሉት አይሰማም።